ይኮን እስከ ክረምት አቅም ጤና ስለማን ይባላል?
ሰላም ናችሁ?
እግዚአብሔር ይመስገን።
አድራሽ ቤት አካባቢ ነበር እና ሾርቡ
እኛ የምንገኘው መስቀል አወርና ፓስተር እንገኛለን።
ኦኬ። ሾርማ ሁለት ቦታ ነው።
አ ሁለት ቦታ ነው።
ኦኬ። አዲስ መኪና የት ነው ያለው?
ምን አይነት መኪና ነው የፈለጉት? መቤት የቤት አዎ።
መስቀል ፍላወር ብራንቻችን
ምን ጋር እና መስቀል ፍላወር?
ፓስተር
መስቀል ፓስተር ፍላወር
መስቀል ፍላወር ናዝራ ሆቴል ጋር ናዝራ ሆቴል ጋር
ፓስተር ግን ፓስተር ዜሮ ዜሮ ከሆነ ፓስተር ነው።
አስተው ውይ፣ እሱ ሩቅ ነው።
አ ፓስተር አደባባይ ፊት ለፊት እንገኛለን።